ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
withdraw አድርጌ ሪፖርት አድርጌ ነበር እና እንትን ሳንቲም ፔዎች ለመደወል ኮድ እልክልሃለሁ ብላ ቴሌግራም ላይ እሺ ልኬለ- ልኬ ነበር ቴሌግራም ላይ ልከህ ነበር?
ልክ ያለው withdraw ነው?
withdraw አድርጌ ያለው አዎ ሶስተኛ ቀኑ እየመጣ ነው እሺ እስቲ ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰማንያ ሰማንያ ዘጠና ዘጠና ሀምሳ ስምንት
እሺ እሺ ወደ ቴሌብር ነበረ ያዘዝከው አይደለ? ሁለት ሺህ አምስት መቶ ብር አዎ እሺ ያው አሳውቀዋቸዋል፣ ግን እየመለሱልን አይደለም ሳንቲምቶች። እኔ መልሼ ከዚህ ላሳውቅልና አንተ ደግሞ ዘጠና ስልሳ ላይ ደውለህ check አድርጋቸው።
እኮ ገባኝ እኮ እሺ።
ለእነሱ ለመደወል ኮድ እ።
ይሄ የእንትኑ ኮድ ይፈልጋሉ እና ቴሌግራም ላይ ልክልሃለሁ ብላኝ ነበር ቅድም እ፣ ኮዱን
አይ እዛ hi በለኝና ያው ኮድ እሺ ልክልሃለሁ ኮድ ብላኝ ነበር ላክልክ። እሺ ማን በሚል ቴሌ- ማን በሚል ስም ነበር ያለው ወግ- ቴሌግራም ላይ?
ወገን እ?
ወገን ወገን
እ፣ hello ወገን አቤት አልመጣህልኝም። እስቲ ይኸው አሁን እያየሁህ hi በለኝ።
እሺ እያየሁህ አትዘጋው። ልወጣ ስለሆነ ልኬልህ እንደወጣ ብዬ ነው።
hello አቤት እ፣ እንትን እ፣ ስልክና ኢንተርኔት አብሮ አይ- ሰራ እ፣ አይመስለኝም እየሰራልህ አይደለም? እሺ hi ብዬሻለሁ ግን ያው አልገባም።
ስዘጋው acti- አዎ፣ ኔትወርኩ እሺ acti- እ፣ hi ያልከኝ አይደል? hi ዲቦራ አድርገና እንዲጋ እሺ እንዳያው።
hi ዲቦራ ልበል አዎ አዎ እሺ እሺ እሺ ስለ ደወልክ እናመሰግናለን። መልካም ቀን ይሁንልህ።